ሄሎ ጤና ይስጥልን ቤተሰቤ
እንትን ዊዝድሮ አድርግ ከቸገርኩ ለማ- ለማለት አልገባኝም። እስካሁን
እ፣ ስንት ብር ነበር ሶስት ሺህ ብር
አሁን አውርተን ነበር አዎ፣ ካርድ ዘግቶ ነው ወደ የተቋረጠው?
ሌላ አዎ፣
እሺ ቤተሰቤ ቁጥር ንገረኝ ወጣብኝ ዜሮ ዘጠኝ አስራ አምስት ሀያ ሰባት
ዜሮ ዘጠኝ ሀያ ሰባት ዜሮ ስምንት
ዜሮ ስምንት አርባ ሁለት ዘጠና ስድስት
እ፣ ቀኑን አይተብለን ጥሩ ነበረ
ያው የዛሬ ሳምንት እሑድ ነው በቃ
September ሰላሳ ነበር ቆይ ዜሮ ዘጠኝ ሀያ ሰባት እ፣ ዜሮ ዜሮ ስምንት?
ዘጠኝ ዜሮ ስምንት ነው አይ ዜሮ ዘጠኝ ሀያ ሰባት እ፣
ዜሮ ስምንት
አርባ ሁለት ዘጠና ስድስት አዎ
እሺ ሶስት ሺህ balanced የሚል አለ
አ- balance balanced ሆኖ አልነበር ያሉክ እ? አዎ አልገባም። ስ- ተደጋጋሚ ስንደውል እ፣ ሳንቲም ፔ ጋ ደውል አሉ። ሳንቲም ፔ ጋ ስንደውል እነሱም በቃ እንደዚህ ነው የሚሉት። process ላይ ነው process ላይ ነው የሚሉት።
okay ዛሬም ደውለላችሁ ነበር ዛሬ አንተ ግን ደውዬ ነበር።
okay ያው በተደጋጋሚ እንደዛ ሲሉኝ በቃ እኔም እንትን አልኩ እራሱ
እሺ hello አቤት እናት በቃ እኔ ማሳውቅልሃለሁ እሺ አንተ ግን ደውልላቸው እሺ ከሳንቲሞች ስለሆነ approve የሚያደርጉት አዎ እኔ ማሳውቅልሃለሁ አሁን አይ በእናትሽ ናት እሺ አንተም ሞክር እሺ ደውልላቸው እሺ እሺ